hello
hello አቶ ታሪኩ አዎ ከዊፕላስ ድርጅት ነው ደምደምልሎት ከየት ይጠፋ
ዊፕላስ ሶሉሽን hello okay አቤት
ከዊፕላስ ሶሉሽን ድርጅት እሺ።
ነበር ምደውልሎት ከዚህ በፊት agent አችን መዝገቡ አሽከርካሪ ነው አይደል
እ? አዎ አሽከ- እሺ ድርጅታችን አሁን ላይ ወደ እሺ ስራ ሊገባ ይቅር- ይቅርታ ስለሆነ መልሼ ልደውልሎት ይቅርታ
እሺ በቃ መልስ እንደደውል- አረጋግጣለሁ አሁን አሁን አንድ ሰው እያወረድኩ ስለሆነ ይቅርታ እሺ እሺ እሺ